ጤና ይስጥልኝ።
አሎ
ጤና ይስጥልኝ አቶ አብርሃም አ
ከአሪፍ ቤት ደውለው
ከአሪፍ ቤ አዎ አሁን ደውለውልን ነበረ።
እሺ በእኛ በኩል ስለተስተካከለ የ betting wallet ኦትን check ያድርጉ።
አሁን check እያደረኩት ነበር አጋጣሚ።
አ- አላገኙትም።
አዎ
በእኛ በኩል ስለተስተካከለ የ betting wallet ኦትን check አድርገው ካላገኙት betting house ኡ ነው የሚያናገሩት።
እሺ thank you እሺ፣ መልካም ምሽት።